ጤና ይስጥልን ቤተቤት
ጃፓ በሀያ ስምንት ሶስት መቶ ብር ወደ ሲቢኢ ብር ልኬ ከዛ አልገባም። ከሲቢኢ ብር ወጣ፣ ጃፓ ደግሞ አልገባም።
እሺ እሺ፣ አንድ ጊዜ እሺ።
አይ በሀያ ስምንት ቁጥሩ ደግሞ ልንገረው የቤስት ቢቱ እሺ፣ ቆይ አንዴ አንዴ፣ እሺ ትነግረኛል እሺ ንገረኝ። ቁጥር
ዜሮ ዘጠኝ እሺ
ስልሳ ስምንት እሺ
ሰማንያ አንድ ሀያ ስምንት ሀምሳ አምስት አንድ አንድ አንድ ጊዜ አንድ ጊዜ ሁለት መቶ ነው። አንድ ጊዜ ደግሞ አንድ መቶ ሁለት ጊዜ ነው።
እሺ
እና ምስጢር አስገባ አሉ። ምስጢር ሲያስገባ የሲቢ ብር ሚሴች ላኩኝ። ምንድነው አካውንቱ ደግሞ አልገባም። በሀያ ስምንት ነው።
እሺ በሀያ ስምንት ነበረ።
አዎ በሀያ ስምንት ኮመርሽያል ሲደውል ጃፓ ውስጥ ነው ያለው ብሩ። እነሱ ኮንታክት አድርገዋል።
እሺ እሺ ስንት ብር ነው?
አንድ ጊዜ ሁለት መቶ ነው። አንድ ጊዜ ደግሞ አንድ መቶ ሶስት መቶ አጠቃላይ ማለት ነው።
አንድ ጊዜ ሶስት መቶ እና አንድ ጊዜ
አይ አንድ ጊዜ ሁለት መቶ አንድ ጊዜ አንድ መቶ አጠቃላይ ሶስት መቶ ነው።
ስልክ ሶስት መቶ እና ሁለት መቶ ነው።
አይ ሁለት መቶ እና አንድ መቶ አጠቃላይ ሶስት መቶ ነው።
አጠቃላይ መቶ እና ሁለት መቶ ቀኑ ሀያ ዘጠኝ ነው አለ ቀኑ ሀያ ዘጠኝ አይደለም ሀያ ዘጠኝ አይደለም ሀያ ስምንት ሀያ ስምንት ነው። ከፈለክ ሚሴቹ የኮመርሻል የተላከ ሚሴች አለ። እሱ በቴሌግራም መላክ ይችላሉ።
እሺ እሺ ቀኑ ሀያ ዘጠኝ ነው።
ሀያ ስምንት ሀያ ስምንት ሀያ ስምንት
ቢስ ብር ይላል
አባት ሳንቲም የለኝም ያለቅ ነው።
connection ትንሽ አስቸግሮኝ ነው። ይቅርታ እሺ። በጣም
እ?
ይቅርታ በጣም ትንሽ connection አስቸግሮኝ ነው።
እሺ ወይ ለመደወል ተጣጣ የሁሉም ብር እየወሰዳችሁ እሺ ወይ ስልክህን ንገረኝና ልደውልልህ መልሼ። እሺ ስልክህን ንገረኝ።
እሺ ዜሮ ዘጠኝ አስራ አምስት አስራ አምስት ዜሮ ስድስት ዜሮ ስድስት አርባ ሶስት ሀምሳ ዘጠኝ
አርባ ሶስት ሀምሳ ዘጠኝ አዎ እሺ እደውላለሁ። እሺ መልሼ አየህ